Hello ቅዱስ hello አቤት ይሰማኛል። መሰረት ነኝ። ምን ልታዘዝህ?
እሺ ቆያ ወደ ነምሩ ሰባ ስድስት አስራ አራት ሰባ ስድስት አስራ አራት ምን ሆነብህ?
customer ዋ ስልክ እኮ እስካሁን busy ነው።
ስልኳ busy ነው አይሰራ።
አ እሺ ስምህ ማን ነው?
ጸጋብ ነው።
ጸጋብ ሰባ ስድስት አስራ አራት ነው ያልከኛ።
አ
እሺ አሳውቄ እልሃለሁ። ከአስር ደቂቃ በኋላ መልሼ እደውላለሁ።
እሺ